ጤና ይስጥልኝ ጠብታ አምቡላንስ።
ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
አለን እንትን ነበረ ከየካቲት አስራ ሁለት ሆስፒታል እሺ
ወደ ፒያሳ አካባቢ የውዳሴ
እሺ። አሁን የፈለጋችሁት አዎ፣ እዛ አሁን ነበረ
እሺ።
ስንት ነው?
እ፣ አም- እ፣ ክፍያችን የአምቡላንሳችን ክፍያ ደርሶናል ሶስት ሺህ ብር ነው።
okay
so አምቡላንሶች መኖሩን check አድርጌ ልደውልላችሁ። ስልክ ቁጥራችሁን ስጡኝና
ስልክ ቁጥሬ ይሄንን ነው መልሼ እደውልልሻለሁ። ግን ትክክል፣ ደውሉልኝ።
ሶስት ሺህ ግን በጣም በዛ
አ ሶስት ሺህ fixed ዋጋ ነው ያለኝ።
በጣም ብዙ ነው። ከዚህ